Hello ጤና ይስጥልኝ።
አብሮ ይስጠለን። የወጌሻ ተማሪ ነኝ እና ማይ ቴሌግራም join አልተደረገልኝ።
የኦንላይን ነው ወይ አካል ነው የሚማሩት?
አይ በአካል
እሺ፣ ቴሌግራም ላይ የጻፉላት ለማኪ add አርጊኝ group ላይ ብለው
ብዬ ጽፌ ያለው ግን አላየሽውምም፣ አልተመለሰልኝም።
እኔ እኔ ቴሌግራም access ኡ የለኝም። ለዛ ነው ማኪ ነች የምታየው። ድጋሚ ይጻፉላት የአካል ተማሪ ነኝ ብለው ይጻፉላት።
ማለት በሰባ አምስት ቤቱ ማለት ነው።
ስንት ቤት ነው? ሰባ አምስት ቤቱ አይደለም?
አዎ ሰባ አምስት ሀምሳ አንድ ስልሳ ሶስት ስልሳ
እሺ
እሺ